ደህና ነህ ባባ?
ሰላም ነው?
እግዚአብሔር ይመስገን አባት።
ሁለት አስራ ሁለት ስንት ነው?
ምን አሉኝ?
ሁለት ሺህ አስራ ሁለት ሞዴሏ
ምን
ዋጋ ማወቅ ፈልጌ ነበር TikTok ላይ አይቼው።
እሺ እኮ ምን መኪና?
Yaris ኮምፓክቷ ሁለት ሺህ አስራ ሁለት ሞዴሏ
እሺ አለን። ዋጋዋ ዋጋዋን ነው አይደል የፈለጉት?
አዎ።
ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ብር
ስንት ሁለት ሚሊዮን
ሁለት ሚሊዮን
እ
ሀምሳ ሺህ ብር
ባንክ አይመቻችም?
ባንክ ይወጣል ነው
ስንት ታወጡልኛላችሁ ባንክ?
ባንክ እስከ ስድስት መቶ ሺህ
ከስድስት መቶ ይወጣለታል?
አዎ
እሺ እደውላለሁ።
እሺ አባት